አባቷም ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ውብ ልጅ መታለች ታሻማናለች። አባቷም ሳይሰሙን እናቷም ሳይሰሙ አባቷም ሳይሰሙን እናቷም ሳይሰሙ ውብ ልጅ መታለች ታሻማናለች። ከእናት ከአባቷ ቤት በድብቅ ያደገች የፈጣሪን ጸጋ ከአምላክ የታደለች እያጫትና መጣች በቃለች ክብር